ሄሎ ጤና ይስጥልኝ ተድላ አምቡላንስ ሜሮን የምን ልርዳት? ሄሎ ጤና ይስጥልኝ ተድላ አምቡላንስ ጤና ይስጥልኝ ተድላ አምቡላንስ
አለ
የአምቡላንስ አገልግሎት ፈልገው ነው?
አፋን ኦሮሞ
ኦሮሞ
ደረሰን
ምን አሉኝ?
ደረሰን
ኦሮምኛ አልችልም። አማርኛ ወይም ደግሞ እንግሊዝኛ።
ኦሮሞኛ ኦሮሞኛ
አይ ኦሮምኛ የሚል እኮ አማርኛ የሚችል አጠገቡ ሰው የለም።
ኦሮሞኛ ነው አፋን ኦሮሞ ይፈልጋሉ?
ፈልጋለሁ አንተ
ታየት ወደ ሰሜን ይፈልጉ